አጠፋሁ።
ጤና ይስጥልን። BGI ኢትዮጵያ ነች። አሮ ነኝ። እባክዎ ምንድን ነው?
እባክሽን ፒያሳ አንድ ሁለት ቤት መዝግቢልኝ። ቴክኒክ
እሺ፣ የ BGI ID ቡትን ይነግሩኛል።
መቶ አርባ ሰላሳ ስምንት ሰማንያ ዘጠኝ
መቶ አርባ ሰላሳ ስምንት ሰማንያ ዘጠኝ
እሺ፣ ትንሽ ጠብቁኝ።
እሺ
ሚኪ ባርና ሬስቶራንት ነው?
አዎ፣ እውነት ነው።
እሺ፣ ምን draft machine ቶሎ በረዶ አዎ፣ በረዶ ቶሎ ይለቃል። ከዚህ በፊትም ታይቶ ነበረ፣ ግን በረዶ አሁንም ቶሎ ነው የሚለቃው። ሁለት ሶስት በርሜል እንደቀደም እህ፣ በረዶን ይጨርሳል እና አረፋ ያደርጋል።
እሺ፣ ደንበኛችን ሙሉ ስሞትን ልቀበለው።
ዳንኤል አስፋው
ስልክ ቁጥር አሁን በደወሉበት አዎ፣ መዝገብ በእኔ መዝግቢ። የፒያሳ መስመር ኃላፊ ነኝ።
ደንበኛችን መስመር ላይ ያለው አዎ፣ አለሁኝ።
መስመር ላይ ነው።
አዎ፣ አለሁኝ።
እሺ፣ ደንበኛችን እ፣ ሌላም አንድ ቤት አለ።
እሺ፣ ሌላ ቤት አለ። እሺ፣ እንገረኝ።
አዎ፣ አራት ዘጠና ስድስት አራት ዘጠና ስድስት ዜሮ ስድስት ሶስት አርባ ሶስት
አራት ዘጠና ስድስት ዜሮ ስድስት ዜሮ ስድስት ሶስት አርባ ሶስት ሶስት አርባ ሶስት እሺ፣ ትንሽ አዎ።
ጠብቁኝ።